ጤና ይስጥልን Best Bet እባክዎ ምንርዳው?
እንዴት ናቸው?
እግዚአብሔር ይመስገን።
እንትን account አልከፈትልኝ ብሎኝ ነው እኮ።
account create ለማድረግ እየሞከርክ ነበር?
አዎ ብዙ ጊዜ ሞከርኩ፣ አልከፈታለኝ።
ምንድን የሚልህ?
ምንም አይለኝም። ዝም ብሎ በቃ ስለ user ምናምን ይላል። እንትን letter ኡ ምናምን ልክ አይደለም ይለኛል።
password ኡን በትክክል አስገብተሃል?
password ኡ መቼም የ Gmail አይደለም፣ ያው አዲስ ነው create የምታደርገው አይደለ እንዴ?
አዎ። ምን ምን ነበር የተጠቀምከው password create ለማድረግ ስትሞክር?
እኔ ያው spelling እና ቁጥር ነው።
capital small ታደርጋለህ፣ ከዛ at ምናምን እነዚህ symbol ኦቹ አሉ አይደለ?
አዎ ከእነሱ መሀል አንድ ተጠቀም። አንድ ካፒታል ይኑረው፣ አንድ small ይኑረው። ከዛ ከስምንት እና ከዛ በላይ digit መሆን አለበት ግዴታ።
አንድ ካፒታል አንድ small አንድ letter ኦች small ማለት ነው። ከዛ ደግሞ letter ኦች፣ symbol ኦች አሉ አይደለ? እነዚህ at ምናምን አዎ እነሱ ከእነሱ መሀል ደግሞ አንዱን መጠቀም አለብህ።
እሺ።
ከዛ ደግሞ ከስምንት በላይ መሆን አለበት።
ያለ እነሱ ሌላ ቁጥር ስምንት ማስገባት አለብን ማለት ነው።
ከስምንት በላይ digit መሆን አለበት ግዴታ digit ኡ digit ኡ። አዎ እነዚህን ነገሮችን አካተህ ከስምንት በላይ digit አድርገህ እስቲ ሞክረው።
capital symbol at capital small፣ ከዛ symbol።
symbol እሺ።
symbol ማለት እነዚህ at ቁጥር ነገርዮቹ አሉ አይደለ? ምልክት አዎ ነገሮቹ።
አዎ ከእነሱ መሀል ደግሞ አንዱን ተጠቀም።
እሺ እንደሱ አድርገህ እስቲ ሞክርና ካልሰራልህ መልሰህ ደውልልኝ።
እሺ።
እሺ እሺ። ሌላ ማግዝ ነገር አለ?
የለም እሺ። መልካም ቀን። ስለደወልክ እናመሰግናለን።
እሺ